ቤት ቤት የምንረዳው
ሄሎ አብርሽ ነኝ። እስቲ ለገዛኝ ነገር ውስጥ ሪቴል መረጃውን አስተካክልኝ። በቀደም እኮ እሱ አስተካክሎኝ ነበር። አሁን አብርሽ አይቲ ሰፖርት ልላክልህ ቴሌግራም ላይ እና በእነሱ በሱ ኮንታክት አድርጋቸው። እሺ እኛ ቢሮ አይደሉም ያሉት።
አውቅ ያለው እኮ አይቲ ሰፖርቶችን እያገኛቸው ነው። ልክ ያለው እስካሁን አልገቡም፣ ኦንላይን አይደሉም።
አዎ ደውልለት ወይ ስልኩን ልስጥህ።
አዎ ስልኩን ስጭልኝ።
ዜሮ ዘጠኝ ዜሮ ዘጠኝ አርባ ስድስት እሺ ስልሳ ስድስት እ ዜሮ አምስት ሀምሳ ሶስት
እሺ
እሺ